ናፈቀሽ ሲያስብሽ ያመሻል። አይ ውበት አይ ቁመና ሁሉን አድሎሻል። ያም ለኔ ያም የኔ እንዴት ይሻልሻል? ያፈቀረሽ አይኔ አሻግሮ ያይሻል። የናፈቀሽ ልብ ሲያስብሽ ያመሻል። አይ ውበት አይ ቁመና ሁሉን አድሎሻል። ያም ለኔ ያም የኔ እንዴት ይሻልሻል? ወይ ንግግር አላውቅ አንደበቴም ዝግ ነው። የቀየው ጎረምሳ አንቺን አሳቢ ነው። ከብቶቼ ለግጦሽ እነዳለው ወንዙ ዳር ተቀምጠሽ አይሻለው እንዴት ቀርብሻል እንስራሽን ያዥና አንቺ ሰው እዋርካው ስላገኝሽ ልቤን አረጋግቼ የአገር ልጅ የሆዴን ላነጋግር ቤትሽ ከጎኔ ሆኖ አንቺ ሰው በዚህ ላይ አብሮ አደጌ አንገቴ ዘሞ ዋለ የአገር ልጅ ላውዳሽ እንዴት አድርጌ አረኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ እዘኝልኝ አፍቅሬሽ ተጎዳው በጣም አረ እንደምልሁን አረኔማ አዘንኩኝ በራሴው ተፈጥሮ ባላወቅኩሽ ኑሮ እዘኝልኝ አፍቅሬሽ ተጎዳው በጣም ያፈቀረሽ አይኔ አሻግሮ ያይሻል። የናፈቀሽ ልብ ሲያስብሽ ያመሻል። አሃ አይ ውበት አሃ አይ ቁመና ሁሉን አድሎሻል። አሃ ያም ለኔ አሃ ያም የኔ እንዴት ይሻልሻል? ያፈቀረሽ አይኔ አሻግሮ ያይሻል። የናፈቀሽ ልብ ሲያስብሽ ያመሻል። አሃ አይ ውበት አሃ አይ ቁመና ሁሉን አድሎሻል። አሃ ያም ለኔ አሃ ያም የኔ እንዴት ይሻልሻል? ቃል ችግር የስንፋሴ ድክመት ስሜት ላብራራው ከራሴው ስሟገት ጀንበሯን ጠለቀች ቀኑን መሸ አወየኔ ድካም ተበላሸ ድፍረት ከኔ ሸሸ ያምባው መሆንሽን አንቺ ሰው ሁሉም ያፎጋልኛል። መቀደሜንም ሰጋው ያግል አረ እንዴት ይሻለኛል? የመስኩላችንማ አንቺ ሰው ምንኛ ወደድኩልሽ ለአንድ ቀን ቀርተሽ እንደው ያገሊት የሆነው ምናፍቅት ምን ተሻለኝ አልቻልኩም ልነግርሽ ሐሳቤ የሆዴን የልቤ አብሮ ማደግ በትነትማ ከቀረ ለምን ተፈቀረ ምን ተሻለኝ አልቻልኩም ልነግርሽ ሐሳቤ የሆዴን የልቤ አብሮ ማደግ በትነትማ ከቀረ ለምን ተፈቀረ? አረ እኔማ አዘንኩኝ በራሴው ተፈጥሮ